ሄሎ ጤና ይስጥልኝ ብስኩት
ሰላም ነው አለን አለን ሰላም ነው
ደህና አሁን አሁን የአሁኑ ጨዋታ ላይ የአይሎፕራል ጨዋታ እሺ ጀቴክስ ሆነ እሱ ሰላሳ ስምንት ከምናምን ላይ እየሄደ ነው እሺ
ሀምሳ ምናምን ገባ እኔ ሁለት ከምናምን የነካሁት አልመለሰልኝም
ብሩን አልሰጠህም አዎ ያው አሁን ነው የዘጋው አስራ ሶስት በቃ screenshot አድርገው እና እሱን game history ላይ ገብተህ game ኡ ላይ screenshot አድርገው እና ቴሌግራም ላይ ላክልን እሺ
ያው አሁን ነው የዘጋው እሱ አሁን ነው የዘጋው ያው አዝ- መቶ ሰላሳ ዘጠኝ ላይ እኮ አንተ already ሁለት ላይ አቁመኸዋል አይደለ አዎ እኮ ሁለት ላይ ስታቆመው የአንተ history ውስጥ የ game ኡ history ውስጥ የአንተ history ላይ እ።
ሁለት ወር ላይ አቁመኸዋል የእንትን pending ብሎ ያመጣልሃል እዛ ላይ እና